ጤና ይስጥልን Donkey Tube ነው ምን ልርዳዎት?
አብሮ ይስጥልን ኬኔዲ ፈቀዱ እባላለሁ። ትናንትም ከትናንት ወዲያም YouTube ለመማር ተመዝግቤያለሁ። account እንልካለን ስላላችሁ አትልኩም ግን ምንድን ነው ችግሩ?
okay እሺ፣ አሁን እልክልዎታለሁ። ስልክዎትን አንዴ ንገሩኝ።
ይኸው አሁን ይሄ ስልኩ ነው።
ዘጠና አንድ የደወልኩበት።
አስራ አምስቱ ስለማያወጣ
እሺ ዜሮ ዘጠኝ
ሰባ ስምንት ዜሮ ዜሮ ዘጠኝ ሰባ ስምንት
ሰማንያ ዘጠኝ ሰባ ስምንት ሰማንያ ዘጠኝ ሀምሳ አምስት ዘጠና ሀምሳ አምስት ዘጠና እሺ፣ አሁን እልክልዎታለን።
እሺ ስሜን ይዛችኋል ኬኔዲ ፈቀዱ ብላችሁ አዎ፣ ካልሰረዛችሁ ቴሌግራም ላይ ማለት ነው።
ላኩልን እ፣ እንትን አድርገው እ?
ቴሌግራም ላይ ላኩልን።
እሺ
በፕሮትሬት አይመችም እንዴ ብራዘር?
አቤት ቆይ ፕሮትሬት አድርጌ ላንሳክ።